hello ሰላም ጤና ይስጥልን።
ጤና ይስጥልን።
ዶንኪ ቲዩብ ተመለሰ።
ሰላም ናቸው።
እግዚአብሔር ይመስገን።
እሺ የዩቲዩብ ትምህርት ለመማር ለመመዝገብ ነበር።
ይቻላል። እየመዘገብን ነው። ስሞትን ማን ልበል።
በቃሉ
እሺ በአካል ነው online online
online አዎ አዎ
እሺ የሶስት ወር ኮርስ ነው ኮርሱ እሺ
በሳምንት ሁለት ቀን ኢሜይል እንልክሎታለን በአካል የተማሩትን okay በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖሮታል
okay እሺ
ጥያቄ ካለዎት ማንሳት የሚፈልጉት ነገር ካለ ከኮሜዲያን እሸቱ ጋር በሚገናኙ ሰዓት ጥያቄ መጠየቅ የሚችሉ ይሆናል okay ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው እም፣
አጠቃላይ ደግሞ የምንሰጠው ስ- ሀያ credit hour ነው
አጠቃላይ የሶስት ወሩ የሶስት ወርም ማለት ነው እሺ አጠቃላይ ክፍያው ስንት ነው ማለት ነው?
ክፍያው አስራ አምስት ሺህ
እም፣ ግን እስከ መጋቢት ሁለት ለሚመዘገቡ የኦንላይን ተማሪዎች discount አለው አስራ አምስት ሺህ የነበረው አስር ሺህ ይሆናል
እሺ ስለዚህ አዎ፣ ምንድን ነው በኢሜይል የሚላክልን ቪዲዮ ነው ወይስ?
link ኡ በአካል የተማሩትን link እሱን እንልክልዎታለሁ okay በአካል የተላ- የተማሩትን okay፣ አ፣ እሺ እሺ። ስለዚህ እስከ መቼ ያልሽኝ? እስከ እስከ መጋቢት ሁለት እም፣ መጋቢት ሁለት አ፣ እሺ። ስለዚህ እ፣ መ- እንዴት ነው መመዝገብ የምችለው አሁን?
አሁን ልመዝ- እየመዘገብኩት ነው አ፣ ካስገቡ በኋላ screenshot አድርገው ቴሌግራም ላይ ይልኩልናል ማለት ነው። ያስገቡበት አዎ፣ ስንት ብር ነው ስሞትን የማስገባው?
ይነግሩኛል። ዛሬ የሚያስገቡ ከሆነ እስከ ሁለት የኦንላይን ተማሪ ስለሆነ አስር ሺህ
አስር ሺህ ብር አ፣ ሙሉ ክፍያ ነው?
ሙሉ ክፍያ ነው። አንዴ አንዴ ነው? እሺ።
አዎ፣ ስሞትን እሺ።
ለያዘው ማን ነበር ያለኝ? ይቅርታ በቃሉ ሞላ
ሞላ።
ሞላ። አዎ እሺ፣ ከየት አካባቢ ነበር የደወሉልን?
ከዚሁ ከአዲስ አበባ አዲስ አበባ ነው። የት አዲስ አበባ ሆኖ አየር ጤና
አየር ጤናሽ። ስልክዎን ይነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ፣ ሰላሳ አንድ እሺ።
ዘጠና ስምንት አስር ዘጠና ስምንት አስር ማስታወቂያውን ከምን ላይ ነበር ያዩት?
እሸቱ እ፣ እንትኖች ላይ ቲክቶክም እ፣ ፌስቡክ ላይም
እሺ
ቲክቶክ መሰለኝ ዘጠኝ እ፣ ዘጠና አንድ አስራ አምስትን ከቲክቶክ ላይ ነው ያየሁት።
ያው ቲክቶክም የተለያዩ እንትኖች ላይም ለቀናል። ለዛ ነው ለመረጃ ያለው። ስለዚህ yeah።
online ላድርግሎት።
ኦንላይን አዎ።
እም፣ በቃ እሺ። ያው አሁን account እልክልዎታለሁ። በምልክልዎት account ስልክ በዚህ ስልክ ልላክልዎት account ኡን በዚህ ስልክ አዎ አዎ።
በቃ አሁን እልክልዎታለሁ። screenshot አድርገው በላኩልዎት ስልክ ቁጥር ቴሌግራም ላይ ላኩልኝ።
እሺ እሺ። መቼ ነው የሚጀምረው?
መጋቢት አስራ ስድስት መጋቢት አስራ ስድስት አዎ እሺ።
ጥያቄ ሲኖረው በዚህም ስልክ በሰባ አምስት ቤቱም ስልካችን ደውሎ መጠየቅ ይችላል።
ሰባ አምስቱ ስልክ የትኛው ነው? ትነግሪኛለሽ?
text ምልክልዎት አሁን ማለት ነው።
የምትልኪበት? እሺ እሺ አዎ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ። thank you እሺ